ጤና ይስጥልኝ።
ጤና ይስጥልኝ።
ኤምቲኤች ክሊኒክ ነው።
አዎ ምን ፈልጋችሁ?
ከአሪፍ ፔ ነው እየደወልኩ ያለሁት።
እ ከአሪፍ ፔ ነው እየደወልኩ ያለሁት።
እ እ
እ ስሞትም አለበያል
አሁን እኔ እዛ አይደለም ያለሁት ነበርኩ እዛ ግን አሁን እዛ አይደለም ያለሁት
እሺ እ?
እ፣
እ።
ማነጋገሪያውን ስልክ ቁጥር ሊነግሩኝ ይችላሉ? እዛ ያለ ሰው
እ፣ ፔጅ ላድርግልሽ። ሄሎ አይ ቴክስት መግባት ስለማይችል ለመያቸው ስልክ ቁጥር ይንገሩኝ ካላስቸገርኩት።
ዜሮ ዘጠኝ ዜሮ ዘጠኝ ሀያ አንድ እ? ሄሎ ሄሎ ሄሎ
መስመር ላይ ያሉ ደንበኛችን ሄሎ ሄሎ ሄሎ አይሰማኝም እኔ